ሰላም ጤና ይስጥልን ቤተሰቤት
password ኡ ጠፋብኝማ።
forget password በለውና SMS ይላክልሃል እምቢ አለ እኮ ሞክሬ ሞክሬ አልካትም። ብዙ ሰው ነው not found ይላል እ this mobile no found ይላል።
not found ይላል አዎ ስለዚህ ቁ- እቺ ቁጥሩ ያዥና አስቸጋሪ እ
ቁጥሩ ያዥና አስቸጋሪ እኮ አንተ አሁን forget ስትለው እኛ SMS ነው የምንልከው እና እምቢ አለ እኮ ያንን SMS copy paste አድርገህ አዎ
ነው ማስገባት ያለብህ። copy paste አድርገህ ታስገባና እሱ አውቃለሁ። እምቢ አለ እኮ አይለኝም። እምቢ አለ no found ይላል።
እስኪ ላክልኝ ቴሌግራም ላይ ምን እንደሚልክ OK ተ- ቁጥርሽ እሺ ዜሮ ሶስት ቤቱ ላይ እሺ እ ዜሮ ሶስት ቤቱ ላይ ላክልን እሺ አባ ዜሮ ሶስት ንገረኝ እስኪ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰላሳ ሰባት አርባ ሰባት አዎ።
እሺ እሺ አባ ስለደወልክ እናመሰግናለን።
እናመሰግናለን። እሺ። ምንድን ነው ደግሞ